ጤና ይስጥልን
አጋውልተኒ
ጤና ይስጥልን ማሊባባ
Hello
ጤና ይስጥልን
አብሮ ይስጥልን። የምሸጥ መኪና ልጠይቅ ነው።
እሺ ይችላሉ ምን ለርዳዎት አይ- አይሱዙ ኦባ- ኦባ- ኦባማ አለ
አሁን ላይ እሱ የለንም አባት በ- በምን እ?
አሁን ላይ እሺ።
የለንም የቤት
የቤት መኪና ምን አይነት መኪና ኮሮላ አለን ሁለት ሶስት manual አለን እ፣ በባንክ ጋር የተያያዘ ነው ባንክ ስድስት መቶ ሺህ ይወጣልዎታል እ?
ስድስት መቶ ሺህ ባንክ ይወጣልዎታል
እሺ ስንት ነው?
ሁለት ሚሊዮን ሶስት መቶ